አይደለም። maybe ሊበርድ ነው። hello hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከ ChipChip ነበር የምንደውልሎት።
እሺ እ፣ complain አቅርበው ነበረ።
እ?
ያልመጣ product አለዎት?
አይ የለም ያልመጣ አንድ ቦነስ አለም ብላችሁ ነበረ አላካችሁ።
okay፣ እርስዎ አልነበሩም። ለ admin ነው ያ አንድ ኪሎ የምንሰጠው። create ላደረገ ሰው ነው።
አሀ እሱ ደግሞ የኤልዛቤት ላይ ነው አይደል order ያደረጉት? አዎ፣ እርስዎ create ያድርጋ። ያው complete ከሆነ በኋላ ሲመጣ ለእርስዎ አንድ ኪሎ ትርፍ ይመጣል። ለ admin ነው እየሰጠን ያለ ነው።
እሺ እሺ እሺ፣ እናመሰግናለን። መልካም ቀን።
እሺ፣ እናመሰግናለን።